ጤና ይስጥልኝ hello ቪዛ ሄቨን ነኝ። እባኮት ምን አይነት የጉዞ መረጃ ልስጦት?
አንደኛ የ
ጤና ይስጥልኝ
hello hello ጤና ይስጥልኝ ደንበኛችን አዎ፣ ምን አይነት bank system እንዲያስፈልገኝ እህ እህ፣ bank statement ምን ያክል እንደሚያስፈልገኝ አዎ፣ ምን ምን አይነት ነው የሚያስፈልገኝ የካናዳ እንትን ለማለት ለካናዳ ነው። እ፣ አዎ።
በምን process ነው የሚሄዱት?
ኮንፈረንስ በኮንፈረንስ ነው የሚሄዱት እ።
exact